ሂሳብ ማሰብ ብዙ ነገሮች ማድረግ ቤት የሚሰራ ስራዎች ማንሳት ትችላለች። hello ጤና ይስጥልን
ወይስልን አብዱልሀኪም
አቤት።
እንደምን አደር ከኢትዮ ቴሌኮም ነበር የምደውለው አብዱልሀኪም okay
እ የሀያ ሺህ ብር ሽልማቱ ላይ ተጫውተህ አሸንፈሃል አይደል? እንኳን ደስ ያለህ ያው
እንኳን ደስ ያለህ አብዱልሀኪም እ መታወቂያንና እ ፎቶግራፍ ፈልገን ነበር አብዱልሀኪም share ልታደርገን ትችላለህ
okay። በምን share ላድርጋችሁ?
ምን አልከኝ አብዱል በምን share ላድርጋችሁ?
በእንትን ወ- ቴሌግራም ላይ share አድር እንትን group አለን add አድርጌሃለሁ እዚያች ላይ drop አድርግልን አብዱልሀኪም
እሺ thank you very much እናመሰግናለን እሺ